ሃይማኖት ጋር ነው assign ያደረግሽው። ልክፈተው? ይሄ ነው።
Hello ጤና ይስጥልኝ። ከ BGI ኢትዮጵያ ነበር ምደውልልዎት።
አብረስትና አሁን ደውለው ነበር እ አዎ።
የኔትወርክ ችግር አጋጥሞን ነው እና የመከታተያ ቁጥር ልስጦት።
እሺ።
ኦክስጅን አዘን ነበረ።
ኦክሲጂንም እና ማሽን ብልሽትም አስመዝግበሽ ነው።
ማሽን ብልሽትም አ- አዝ- እሱንም አስተካክለ እ አስተላልፈናል።
እሺ ትኬት ቁጥሮት ዘጠና ሰባት ሰላሳ ሁለት ነው።
ዘጠና ሰባት ሰላሳ ሁለት የምን የኦክሲጂን?
የኦክስጅኑ ነው። ከሶስት ቀን በላይ ካ- ካልደረሶት ይህንን የትኬት ቁጥር ይዘው ቅሬታዎትን ማቅረብ ይችላሉ።
እሺ አመሰግናለሁ። ማሽንስ?
ማሽኑ አስተላልፈናል። የጥገና ክፍሎች መጥተው ይሰሩልዎታል።
እሺ።
ፍሪጅ ነው አይደለ?
ማሽን የድራፍቱ ማሽን ድራፍት ማሽን ነው።
አዎ።
እሺ፣ ፍሪጅም ተበላሽቶቦታል አይደል?
ፍሪጅ የጊዮርጊስ አልተበላሸብንም ማሽኑ ነው ያልኩሽ።
እሺ፣ ድራፍት ማሽኑ ምንድን ነው የሆነው?
አይቀዳም ቀጥ ነው ያለው።
አይወርድም አ- ቢራ።
አዎ፣ አዎ።
እሺ፣ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፌልዎታለሁ።
እሺ ሌላ የምረዳዎት ነገር አለ?
ሌላ የለም። አመሰግናለሁ።
መልካም ቀን ይሁንላችሁ።
እሺ ለሁላችሁ